አንሺውን አማኪልኝ። መድኃኔዓለም አባቴ እኔ ይጠራልም እንዴ? ጤና ይስጥልኝ።
ሄሎ አብሮ ይስጥልኝ።
አሁን ደውለው ነበር ተቋረጠ።
እሺ ወለቴ ቃሳ ቃሳ ነው ማለት
አ ቃሳ ቃሳ ነው አይደል?
አ hello እሺ ይሰማኛል። ተቋረጠ ደንበኛችን አ መልሼ ልደውልዎት ይቆራረጣል።
እሺ እሺ